hello ሰላም ጤና ይስጥልን ቴሌብር
ቴሌ እንትኑ ቴሌብር ሁለት ሁለት ብር የተቆረጠ ነው እንትን ለማቋረጥ ፈልገው ነው አዎ ኮከብ ዘጠኝ ሰማንያ አምስት ተላልፎ ይደውሉ ስድስት ቁጥር ላይ ለማቋረጥ ይችላለን እ
ኮከብ ዘጠኝ ሰማንያ አምስት በተላል ብሎ ሲደውሉ
እ ስድስት ቁጥር ላይ ለማቋረጥ የሚል አለ።
ደንበኛ ሲሆኑ